ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌ ነው።
አድምጥልን።
ምን ይደረግ?
ምን የሆነ ነገር ተመዝግብ መሰል ሶስት ብር እየተቆረጠብኝ ነው።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል።
አው ቴክስ ይገባ አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ይደውሉና ሶስት ቁጥር ለመጫወት
ኮከብ ሰማንያ አምስት መሰላል ይደውሉ ሶስት ቁጥር ላይ ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። እርሱ ባለው ትኬት game ኦችን መጫወት እድሎትን መሞከር።
እሺ ይቅርታ ስ- ስንት ነው ያልሽን? ስምንት ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ አመሰግናለሁ።
እሺ